ሄሎ ሄሎ እና deposit አድርጌ ነበር ሶስት መቶ ብር እሺ መቼ ወደ ነበር ቢቴክስ ያደረጉት?
ላይ ዛሬ እሺ ከምን account ኦት ነው ወደ ቤቴክስ?
ከሲቢኢ ብር
እሺ ዛሬ ነው ያሉኝ ቀኑ?
አ አ
እሺ አሁን በደወሉበት ቁጥር ልመስክ አይ አይ ቁጥሩ ልንገር እሺ ንገሩኝ።
ሰላሳ አምስት ሰላሳ አምስት ስልሳ ሁለት ስልሳ ሁለት ስልሳ አራት ስልሳ አራት ስልሳ አምስት ስልሳ አምስት አዎ።
ስም ይንገሩኝ።
ብሩክ ወጋየ
ሲቢኢ ብር የተመዘገበበት ነው አይደል?
አ አ
እሺ ደንበኛችን እርሶ የሰጡንን መረጃ መዝግበናል። አሁን ደግሞ እኛ በምንሰጠው ስልክ ቁጥር screenshot አንስተው ቴሌግራም ላይ ላኩልን።
አይ እሺ እሺ ዜሮ ዘጠኝ ዘጠና ሁለት
ቆይ አንዴ ሊያዘው እሺ
ነገር እሺ ዜሮ ዘጠኝ ዘጠና ሁለት
እሺ ዘጠኝ ዘጠኝ
አስራ ሶስት እሺ አቶ ዜሮ አንድ ሀምሳ አምስት
okay እሺ እሺ በዚህ ቁጥር ይላኩልን። ሌላ መረዳት ነገር አለ?
እሺ አመሰግናለሁ በቃ ይኸው ነበር እሺ ስለ ደወሉ እኛም እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
thank እሺ